hello hello hello ሰላም አቤት ጤና ይስጥልን ሚሊዮን አቤት ከዊፕላስ ድርጅት ነበር ምደውልልህ። አብ- መተግበሪያችንን አውርደህ ነበር
እሺ እም፣ ለተጠቃሚነት ነው ወይስ ለአሽከርካሪነት?
በአሽከርካሪነት ነበር ግን ኮድ ሁለት ነው ያለኝ እና okay ለዛ ነው ምናልባት እም፣ እሱ እሺ፣ ነበር አዎ፣ ያሰብኩት እጠይቃለሁ ብዬ አጋጣሚ ሳይመቸኝ ቀረ ችግር ኮድ ሁለት የለውም።
ነው አሁን ላይ የምንቀበለው ኮድ አንድና ኮድ ሶስት ነው።
እሺ ይዘውና ኮድ ሁለት የሚገባ ከሆነ እንደውልልሃለን።
በጣም ጥሩ ደስ ይለኛል እሺ፣ አመሰግናለሁ።
ምንም አይደል